ጤና ይስጥልን ዋሽንግተን ህክምና ማዕከል።
ደህና ዋላችሁ።
እግዚአብሔር ይመስገን።
ጠዋት ላይ CT scan የጭንቅላት CT scan አሰርቼ ነበረ ወደ አስራ አንድ ሰዓት አካባቢ ጠዋት እሺ
እና ይደርሳል በቴሌግራም እንልካለን ብለው ምንም ነገር የለም እስካሁን አምስት ሰዓት ሆነዋል።
መች ነው የተነሱት?
ጠዋት ላይ አስራ አንድ ሰዓት ላይ ጠዋት ዛሬ ጠዋት
ስም ማን ነው እታገኝ ተክለ ማርያም እ?
እታገኝ ተክለ ማርያም ዳገኝ ተክለ ማርያም።
ገብረየስ አዎ።
እሺ እንጠይቃቸው እስኪ ከደረሰ ይልካሉ።
እሺ መልሼ ልደውል እሺ እሺ